hello ሰላም ጤና ይስጥልኝ።
ቢኒያም ጅማ agent እንዴት ነች? ሰላም ነው ሰላም ነኝ። እንዴት ነህ?
አለ እግዚአብሔር ይመስገን። እንትን system ላይ ውቤ መቶ ስድስት እሺ
ኮምፒውተሩ ላይ የሚያሳየው ሂሳብና በስልኩ በካሸሩ ገብቶ የሚያሳየው ሂሳብ እኩል አይደለም okay እና cashier ኡ ላይ ቀጥታ ሴቶቹ ጋር ካሸሩ ላይ የሚያሳየው ይጨምራል።
okay እሱ ላይ ይጨምራል።
አዎ cashier ኦቹ ይጨምራል። በስልክ ደግሞ ሲያየው በስልኩ ገብቶ ሲያየው ደግሞ ትክክለኛ balance ነው። እ እ
ሌላ አቤት አቤት እሺ check እናደርግልሃለን። እሺ ምን መቶ ስድስት እንትን በ-